ጤና ይስጥልን ማሪፓፓ
አሁን ስልን ከስተመኝ ነገር ልጠይቅ ነበር ደወልኩት።
እሺ ይሄ ቪትስ በሁለት ሺ ስምንት እስከ አስር የሚገኝ እናንተ ጋር
ሁለት ሺህ ሁለት ሺህ አራት
እ?
ሁለት ሺህ አራት ድረስ ነው ያለን። በኮምፓክት ከሆነ ነው የሚኖረን።
በ- ሀ- እስከ ሁለት ሺ አራት ቢስ የለን። አዎ ቢስ የለንም።
ዲዛይርስ አሁን የዩስድ ሁለት ሺ አንድ ሁለት
አለን
አባስ አሁን በዛ- በ- በአሁኑ ገበያ በስንት እየተሸጠ ነው?
ሀያ ዘጠኝ ሀያ ዘጠኝ ድረስ እ?
ሀያ ሀያ ሶስቱ ሀያ ዘጠኝ ድረስ እየተሸጠ ነው።
ዜሮ ዜሮ በለጠፈ ማለት ነው።
በለጠፈ
በለጠፈ ሀያ በለጠፈ።
ዘጠኝ አዎ ባለጠፈ ከሆነ በባንክ ከሆነ ሰላሳ ሶስት
እሺ በካሽ ከሆነስ?
ሰላሳ ሁለት
እሺ አመሰግናለሁ።